ሄሎ
ሄሎ ጤና ሄሎ።
ይስጥልኝ።
አቤት።
ሄሎ አይሰማም?
ይሰማል።
ችፕ ነበር ችፕ ነበር የምደውልልዎት። ችፕ ምን ነበር የምደውልልዎት።
እ ምን
እ ችፕችፕ ኦርደር እያሉ ነበር አይደል? ትንሽ ቆይ ይለኛል አሪፍ ነው አ- ትዝ ነበር። ሄሎ ሳይሆን እርሶ ኦርደር እያደረጉ ያስቸገር ነገር ነበረ። ሄላ ብዙ ሆኗል።
ቆይ ሳይ ይሄን ስልክ እህቴ ስትጠቀም ስለነበረ ልደውልላት፣ እደውልላቸዋለሁ።
እሺ እሺ እሺ ማይል እሺ